hello አቤት እ ሰላማዊት አቤት አዎ።
okay ቅድም አውርቶኝ ነበር መልሼ ደውዬ ነው አዎ፣ እሺ እሺ ቼክ እና- አደረግሽ?
አዎ check አድርጌያለሁ ሽንኩርቱ ዛሬ አልወጣሉትም እና አዎ። እሺ እ- መቼ ይወጣልኛል?
ነገ ወይ ደግሞ ብሩን ደግሞ ከፈለጉ ዛሬ አይ ሽንኩርቱ ነው በቃ የምፈልገው።
ሽንኩርቱ ከሆነ ነገ ይላክሎታል በእርግጠኝነት በቃ ነገ ይምጣልኝ አደራ።
እሺ ችግር የለም የት ይምጣሉት location በቃ ፍየል ቤት ፍየል ቤት አዎ፣ በቃ አስልክሎታለሁ ነገ ፍየል ቤት አዎ፣ አዎ።
በቃ እሺ ይላክሎታል እሺ እሺ እሺ መልካም ቻው